hello hello hello hello ራንክ
አቤት የቆ- ራንክ የቆዳ ክሊኒክ ነው የደወሉት።
እ?
ራንክ የቆዳ ክሊኒክ
እም፣ ብር ሊሸለም ነበረ እና ጥያቄውን በመለስ አሸናፊ ስለሆንኩኝ
ተሳስተር የምን ጥያቄ? እኔ እናት
እ?
ምን ላይ ተወዳድረሽ ነው?
አይ ሎተሪ ልቆርጥ ነበር እና የምትቆርጥበት ጠፍቶኝ ነው እና በዚህ ደውዪልኝ ተብዬ ነው።
ተሳስተሻል። አሁን ሐኪም ቤት ነው የደወልሽው።
ዛሬ